ፊዚክስ እየሞከርኩት ነው።
hello hello፣ አቤት።
ሰላም ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ከ STEM ነበር ምደውልልሽ።
ከየት?
STEM የሳዶርና ክርስቲያን እ፣ ከዚህ በፊት weekend class ነበራችሁ አይደለ? አስታወሹ?
እ- እሺ፣ እሺ። እንዴት ነሽ?
አለው እግዚአብሔር ይመስገን። የ- ከኮምፒውተር ቤቱ ማለት ነው።
አዎ robotics one ጨርሰዋል አይደለ?
አዎ።
አዎ። አሁን ደግሞ advance class የመቀጠል ፕላን ካላችሁ October five weekend class ይቀጥላል እና እሱን ሀሳባችሁን ልወቅ ብዬ ነው ቦታ placement ለመያዝ
አዎ። እሺ፣ በቃ ላሳውቅሽ። አሁን ስንት ሰዓት ደርሳ ያለ ቦታ ላይ ነኝ።
እሺ መልሼ ስትወስኑ እደውልሻለሁ። ስልካ decide ስልካችሁ ብታደርጉ አለኝ።
እሺ ደስ ይለናል ስትወስኑ ደውይልን